አንቺን አንቺን ይላል ዘወትር አየርሙ ስለሆንሽው ግርማ ማረፊያ ደግ አቀፍ ዳቀፍ አርጋት ቢለኝም ፍቅርሽ በምን አቅም የችዬ ልቁንጓነሽ እፈራው ፈራው እንዳልነግርሽ ስለማጣቴን እፈራው ፈራው ተጨነኩኝ አጣው ብርታቴን እፈራው ፈራው አላቋረ እጄን ማንተር እፈራው ፈራው እንዳልተውሽ ልቤ አመረረ ዞትር ፍቅርሽን ሳልሞ ባድርም የህልም እንጀራ ሆዳ ያጠግብም ሰማይ ናፋቂ ባቢሎን ቆሟል ከምኞት ማዕበል ብቻውን ቀርቶ ደመናው ሲከፈፍ ነፋስ ወስዶት ሲዘራ ያሰማል ለማየት አይንሽን ይወጣሉ ጨረቃና ፀሐይ ፍቅር እንደ አፍሮዳይት የተሸለምሽ ክብርን እንደ ሄዳ አቅምን ይፈትናል ብሎ ማደር መሆን ካንቺ ጋር እፈራው ፈራው እንዳልነግርሽ ስለማጣቴን እፈራው ፈራው ተጨነኩኝ አጣው ብርታቴን እፈራው ፈራው አላቋረ እጄን ማጠረ እፈራው ፈራው እንዳልተውሽ ልቤ አመረረ አንቺን አንቺን ይላል ዘወትር አየሩ ስለሆንሽው ግርማ ማረፊያ ደጉ አቀፍ ዳቀፍ አርጋት ብለኝ ፍቅርሽ በምን አቅሜ ችዬ ልቁም ጎንሽ እፈራው ፈራው እንዳልነግርሽ ስለማጣቴን እፈራው ፈራው ተጨነኩኝ አጣው ብርታቴን እፈራው ፈራው አላቋረ እጄን ማጠረ እፈራው ፈራው እንዳልተውሽ ልቤ አመረረ እጣ ፋንታዬን ገና ባላውቅም የተፈጥሮ ሌላ ያስመኝም ላኖረኝ ፍቅርሽ ባልገባም ገዳም አንቺ ካጣሁኝ ቦትን አልፈረ እንደ አድማስ ባሻገር ባልጨብጥሽ እንደ ባህር ጥልቀት የእናት ፍቅር ገባኝ ደርሶ በኔ ወድጃሽ በጽናት ዞረሽ ባታይኝም ለፍቅሬ ስል ከተልሻለሁ ጨዋ ያደርገኝም ከደጅሽ ላይ ፈዝዤ ቆማለሁ እፈራው ፈራው እንዳልነግርሽ ስለማጣቴ እፈራው ፈራው